ጤና ይስጥልኝ ብርድ ቤት
ሄሎ ሄሎ
አረ ብራችን ተወስዶ አልተመለሰልንም።
ደውለክ ነበር አይደለ?
አዎ
ትላንት የተ- የነበረ withdraw ነው አይደለ?
እ ትላንት የነበረ withdraw ነው አይደለ?
ትናንት ላይ ነበረ አዎ፣ ማታ አራት ሰዓት ላይ ሌሊት።
አዎ አዎ። ለምን ትንሽ አትታገሷቸውም? እያስገቡት ነው፣ ብዙ ስለሆነ ነው የቆየባችሁ።
Okay ማለት ስልኩም እኮ አይሰራም፣ የሰጣችሁን ስልክ እኮ አይሰራም።
እኛ አሳውቀናቸዋል እና ሁሉንም እየስ- እየሰሩበት ነው። ትንሽ ጠብቋቸው።
አይ አንዴ ስብሰባ ላይ ነው ተብለን ነበረ። መጀመ በኋላም ስብሰባ ላይ ናቸው፣ ስልክም እንትን አይሉም አይመልሱም ምናምን ብለውን ነበረ።
አዎ በዚህ በተፈጠረው ነገር ነበርና እ፣ ስለበዛባቸው ነው አሁን እንጂ ሁሉንም እያስገቡ ነው።
እንጠብቅ አሁንም።
አዎ ጠብቋቸው። እሺ እሺ፣ መልካም ቀን።